hello hello እንትን እዚህ ማን ነው አሻራ ሰጥቼ ነበር ዲጂታል መታወቂያ እስካሁን text አልገባልኝም እ ምን አልሽኝ ማየ hello hello hello
ምን ደረሰኝ ነው? ምን ማነው ካርዷ ነው?
hello
ተሸሽተሻል አልኩሽ አይሰማሽም?
እሺ እሺ እሺ
እሺ ቆይ እንትን